ጤና ይስጥልኝ ቻፓ።
ሰላም ኖት።
ሰላም ጤና ይስጥልኝ።
ከቴሌብር ወደ ቤስት ስፖርት ልኬ ነበረ እና አምሳ ብር አል- አልመጣልኝም። ቲቦ
እሺ የቴሌግራም ስልክ ቁጥራችን ልንገሩትና transaction message ኡን እዛ ላይ ልኩልናል።
እ እ
የቴሌግራም ስልክ ቁጥራችንን ልንገሩትና እዛ ላይ transaction message ኡን ይልኩልናል። እሺ ስልኩን ነው።
የቴሌግራም ስልካችንን ልንገሩት።
እሺ በምስል ይላኩልኝ። እሺ በቃ
አይ ልንገሩት፣ text መላክ አንችልም። ዜሮ ዘጠኝ ስልሳ ይጻፉ።
ቆይ እንግዲያስ ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ስምንት
no ሰባ ሁለት ሰባ ሁለት ሰባ ሁለት
አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት
አዎ።
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት እዚህ ላይ contact ያድርጉ።
እሺ
እሺ መልካም